Hello hello ጤና ይስጥልን እንዴት ዋላችሁ? እንዴት አመሹ? እግዚአብሔር ይመስገን።
ለመመዝገብ ነበር እማ።
እሺ ይቻላል። ስምና ስልክ ሊያ hello ስም መጀመሪያ ስም ከዛ ስልክዎት ይነግሩኛል። Hello ድምፅሽ ርቆኛል፣ ይቅርታ። ስም ስልክን ስም ሊያዝ
አይሰማም?
ስሞትን ይነግሩኛል፣ ይቅርታ።
አዲስ ጫኔ